ሄሎ እነሱ በእንደዛ ጭራሽ ዩኒፎርም ያመጣው እዛ ንባቡ ደስ ይጃል
የት ሂጂ?
ንባቡ
ንባቡ ጋር
አዎ ንባቡ አይ ንባቡ የእንትን የለም የቆጣሪ ቁጥር እሺ፣ እሺ።
እሱን ይዘሽ ሂጂ አለች።
እና ይዘሽ ሄድሽ?
ኧረ ያደርሽ ወለተ እኮ ነው የምሄደው እዚህ እኮ አይደለም በስመ አብ አልደርስም አደርሽ ነው።
ከዛ ላገለግልኩበት እሺ፣ ይኸው እየወጣሁ ነው ያለችኝ። የሚያመለክተው ጨርሶ ሶስት ወር ነው።
አዎ።
ስለዚህ ለቀን በቴሌ ብር ነበር ማለት ባለፈው ብር ከፍለናል። ግን አሁን ነው የአሁኑ ወር ነው የከፈለው። እሱን መጠየቅ ነው የመጣሁት አልኳት።
እሺ፣ እሱን ልትከፍሉ ትችላላችሁ አለች።
የት ግን አሁን የሚያሳየው የሚያሳየው ሶስት ወር ነው አለ።
እም፣
ስለዚህ ንባቡን ይዘሽ ለሰፈር ይደረስ እነሱ ደወልኩለት። አሁን እንደዚህ እንደዚህ ብላኛል፣ እዚህ ብጠይቅ እ፣ ያለውን ካላቀርብ ብመጣም እም፣ የሶስት ወር ነው የሚያሳየው ብላኛለች እሺ፣ እና ንባቡን ይዘሽ ወሎ ሰፈር ሂጂ ብላኛለች አልኩት።
እሺ።
ሳይሆን የነገ ጠዋት ሄዳለሁ አንብቤ አለ።
በቃ ጥሩ እነዚህ ሶስት ወር ነው የምትለው አለ።
okay፣ እኔም ተከራከርኩ። አንድ ወር መቀደም ክፍለናል፣ ከፈለግሽ ቢሉን በቴሌ ብር ነው የምንከፍለው አልኳት።
እሺ፣ እኔ ለአንቺ ልተባበርሽ ብዬ ነው እንጂ አለች። እዚህ ጋር የሚያሳየው ማየትም አይጠበቅም። ለምን የእናንተ የእኛ አይደላችሁም ማለት ቂርቆስ ናቸው። ግን አንቺ ያው ስለመጣሽ እ፣ ልተባበርሽ ብዬ ነው።
እና ጨርቆስ የት ነው የሚሄደው ታዲያ?
ወሎ ሰፈር
ምን አይነቶቹ ናቸው? በእናትሽ በቃ ይሂድ እሱ አንብቦ።
አይ እኔ ይሂድ በቃ እኔ ደከመኝ መጣሁ።
አዎ በቃ አንቺ ለመመለስ እንዳንጠጣ አድርጌያለሁ፣ ግን ከዚህ በኋላ መሄድ አልችልም።
በጣም ነው ግን የሚገርሙ።
እና የሶስት ወር ነው የሚያመለክተው አለ።
ያት እባክሽ የተከፈለ ብር ሶስት ወር ት- ግን እሷም አይደለችም እኮ የሚያሳያት ናት የምትናገረው አይደል?
ምን
እሷ ገጥራ አይደለችም የሚታየው ነገር ናት የምታወራው ነው የምልሽ።
ይሄ ልተባበርሽ ብዬ ነው አለችኝ።
አዎ እውነት ነው።
እና ስለዚህ አንቺ ይህን መነጋገር ካለባችሁ አዎ ወሎ ሰፈር ሂጂና ንባቡን ይዘሽ ሂጂ አለች።
በቃ ስለዚህ እሱ ነገ ይሄድ።
ይሄ ነገር ሲልሞቱ በተረፈ
አዎ እንግዲህ እንደዛ ሆኜ ነው በቃ ሰላም ግቢ። እሺ በቃ እሺ፣ ቃል ቻው።